አስተኛኝ ምለው የልቤን መሳነፍ ምዕራፍ ተከትሎ ደጋግሞ ከዓይኔ ላይ ምስሉ ይከሰታል። አብዝቼ ያስብኩት ሰው እንድሳየታል ተናውጣለች ነፍሴ በእንግዳ ማዕበል ገንሳለየው እንዴት አፈቀርኳት ልበል በትር እንደቃጣች አልመክት በክንዴ ለዛ ልብ ታጋይ ድረታን እንዴ ተፈጥራ እንጂ ይውደድሽ ተብላ ስሜቴን መለየው ከሌላ ከሌላ መላመድ አልለው ገና በሳምንቱ አይኖቿን መናፈቅ ምንድነው ምክንያቱ? ልወዳነው መሰል ልቤን ጠረጠርኩት እንደሷ ሰውታ በቃል ያወደስኩት ልወዳነው መሰል ልቤን ጠረጠርኩት እንደሷ ሰውታ ለአይኔ ናፈኩት ይመጣል ናፍቆቷ ላያስተኛኝ ምለው የልቤን መሳነፍ ምዕራፍ ተከትሎ ደጋግሞ ከዓይኔ ላይ ምስሏ ይከሰታል። አብዝቼ ያሰብኩት ሰው እንድሳየታል ቅርበት ሰጥቷት እንጂ ልብሷን ማለቱ ምን ያቆነጃታል ታዲያ በየዕለቱ ልወዳት ካልሆነ ፍቅሯ ሊቆራኘኝ እሷን ብቻ የሚያሰኝ ምን ነገር አገኘ ናፍቃትን ያቺን አደይ መሳይ ደስ ይለኛል ደግሞ ተገኝታ አይኖቿን ሳይ